እስከ ቅርብ ጊዜ ድረስ የሥነ ጽንስ ሊቆች በጽንስ ውስጥ አጥንቶችና ጡንቻዎች አንድ ላይ እንደሚያድጉ ይገምቱ ነበር። በዚህም ምክንያት ለብዙ ዘመናት ሰዎች ይህ የቁርአን አንቀጽ ከሳይንስ ጋር ይጋጫል ብለው ያምኑ ነበር። ሆኖም ግን ዘመን ባፈራው ቴክኖሎጂ በመታገዝ የተደረጉ ጥናቶች ቁርአን የሰጠው መረጃ ቃል በቃል ትክክል እንደሆነ ያስረዳል። እኛ ሙስሊሞች God ወይም እግዚአብሔር ከሚለው ይልቅ አላህ ሱብሓነሁ ወተዓላ አላህ በሚለው ስሙ መጥራት እንመርጣለን። ሌላው ቀርቶ ይህንን የመስከረም 11 ጥቃት ራሱ ቡሽ ነው ያደረሰው የሚሉ ሰዎች አሉ። ጥሩ ይሁን መጥፎ፣ ምግባረ ብልሹ ይሁን ምግባረ ሰናይ፣ የጀነት ይሁን የጀሃነም፣ ዶክተር ይሁን ኢንጂነር፣ በአጠቃላይ ያለው ሁኔታ ከአላህ በስተቀር የሚያወጣ የለም ማለትን ያስይዛል። ይህን አውደ ዓለም ወይም universe ከየትኛውም አቅጣጫ ለሚመረምር ሰው ማለትም ህዋ ውስጥ ከሚገኙት እጅግ ግዙፍ ከሆኑት የከዋክብት ክምችቶች አንስቶ ደቂቅ እስከሆነች ፍጥረት እንዲሁም ከራሱ ሰውነት ጀምሮ በአይን እስከማይታዩት ረቂቅ ሴሎች ጭምር ቢመረምር አንዳችን መዛባት በሌለበት እንከን የለሽ በሆነ ዲዛይን የተሰሩ መሆናቸውን ይገነዘባል። እጅግ ረቂቅና ድንቅ በሆነ አፈጣጠር اقرأ أخيا ورتل القرآن اصبح بصوتك اسمع الأكوان اقرأ كلام الله داوي نفوسنا لنحس في أعماقنا أعماقنا الإيمان فؤاد كالحجار ይህ የምንኖርበት ዓለም እጅግ አስደናቂ ተፈጥሯዊ ሥርዓት ባላቸው ፍጥረታት የተንቆጠቆጠ ነው። ከአዕዋፍ አንስቶ እስከ እጽዋት፣ ከዓሣዎች አንስቶ እስከ ነፍሳት ድረስ እጅግ ብዙ አስደናቂ ፍጥረቶች ሞልተውታል። ምንም እንኳን የማሰብና የማገናዘብ ችሎታ እንዲሁም አንዳንዴ እስከናካቴው ማዕምሮ ባይኖራቸውም የሚፈጽሟቸው የተዋጣለትና ስኬታማ የሆኑ ተግባሮቻቸው እጅግ ያስደንቃሉ፣ ብዙዎችንም ያስገርማሉ። የሰው ልጅ ከዚህ ሁሉ ዕውቀቱና ጥበቡ ጋር እንኳን እነሱ የሚያደርጉትን አስመስሎ ሊፈጽም ይቅርና ከእነርሱ ጋር እንዴት አድርጎ መኖር እንዳለበት እንኳን በቅጡ አያውቅም። وما خلق الله في السماوات والأرض في السماوات والأرض لآيات لقوم يتقون الله በሰማያትና በምድር ውስጥ የፈጠራቸው ፍጡራን እርሱን ለሚፈሩ ሰዎች ታላላቅ ተአምራት ናቸው። ሱረቱል ዩኑስ አንቀጽ ስድስት ከእነዚሁ ፍጥረታት መካከል የሚመደቡት ነፍሳቶች ራስን የመከላከል የመራባትና እጅግ ውስብስብ የሆነ የአደን ችሎታ እነዚህን ሁሉ ስርዓቶች የፈጠረና ያዋቀረ ሁሉን አዋቂ ሁሉን ቻይ የሆነ ፈጣሪ እንዳለ ይመሰክራል። ማንም በንጹህና በኩራት ባልተወጠረ አእምሮ የሚያስተነትን ሰው ይህንን እውነታ በፍጹም ሊያጣው ወይም ሊዘነጋው አይችልም። የእነዚህ ነፍሳቶች ቁጥር መብዛትም እንዲሁ አስገራሚ ነው። በምድር ላይ ለሚኖረው እያንዳንዱ አንድ ሰው በአንጻሩ ሁለት መቶ ሚሊዮን ነፍሳቶች ያሉ ሲሆን ይህም ማለት በአንድ ስኩዌር ኪሎ ሜትር ውስጥ ብቻ አስር ሚሊዮን ነፍሳቶች አሉ ማለት ነው። እስካሁን ድረስ ደግሞ ነፍሳቶች 30 ሚሊዮን አይነት ዝርያ እንዳላቸው ሲታወቅ ከዚህ ውስጥ አብዛኛዎቹ ስም እንኳን ገና አልተሰጣቸውም። ቦምብ ጣይ ጥንዚዛ ቦምብ ጣይ ጥንዚዛ የሚባለው ነፍሳት እጅግ ብዙ ጥናት ከተደረገባቸው ነፍሳቶች ውስጥ አንዱ ሲሆን ይህንን ነፍሳት ለየት የሚያደርገው ደግሞ ሁለት ሳንቲሜትር በማትሞላ አካል ውስጥ የተሰጠው እጅግ ውስብስብ የኬሚካል ማጥቂያ መሳሪያ ነው። ነፍሳቱን የሚያጠቃ ሌላ ተባይ ወይም ጠላት በመጣ ጊዜ ወዲያውኑ እጅግ የፈላና የሚያቃጥል ኬሚካላዊ ውሁድ በሰውነቱ ውስጥ ይፈጠራል። ከዚያም ነፍሳቱ ይህንን በሰውነቱ ውስጥ የፈበረከውን ኬሚካል ከወደ ኋላው ባለ መውጫ ውስጥ ወደ ጠላቱ ያፈናጥቅበታል። ይህንን በማድረግ ጠላቶቹን የሚያባርረው ይህ ቦምብ ጣይ ጥንዚዛ ግን ምን አይነት አስደናቂ ተግባር እንደፈጸመ እንኳን የሚያውቅበት መንገድ የለውም። ይህ ኬሚካላዊ መሳሪያ በነፍሳቱ ሰውነት ውስጥ የሚካሄድ እጅግ ውስብስብ ተከታታይ ውህደቶች ውጤት ነው። ሂደቱ እንደሚከተለው ነው። በሰውነት ውስጥ ያሉት ኬሚካል አመንጪ እጢዎች ሁለት ኬሚካሎችን በብዛት ያመርታሉ። እነዚህ ሁለት ኬሚካሎች hydrogen peroxide እና hydroquinone ተብለው ይጠራሉ። ይህ ውሁድ ወዲያውኑ የማከማቻ ከረጢት ተብሎ ወደሚጠራው ተደራራቢ ክፍል እንዲሄድ ይደረጋል። ይህ የማከማቻ ከረጢት ደግሞ የፍንዳታ ክፍል ተብሎ ከሚጠራው የአካል ክፍሉ ጋር የተያያዘ ነው። ስለዚህ ጥንዚዛው የሆነ አደጋ እንደመጣበት ሲሰማው በማከማቻ ከረጢቱ ዙሪያ ያሉትን ጡንቻዎች በመሸምቀቅ ከረጢቱ እንዲኮማተር ያደርጋል። ልክ ይህ ሲሆን በማከማቻ ከረጢቱና በፍንዳታ ክፍሉ መካከል ያለው ማለፊያ ይከፈትና የኬሚካል ውህዱ ወደ ፍንዳታው ክፍል ተገፍቶ ይገባል። ኬሚካሉ ከገባ በኋላ ማለፊያው ወዲያውኑ ይዘጋል። ይህ የኬሚካል ውህድ የፍንዳታው ክፍል ውስጥ ካሉ ሌሎች ኢንዛይሞችና የማብለያ ኬሚካሎች ጋር ሲገናኝ ደረጃ በደረጃ ተከታታይ የሆኑ ውህዶች ይፈጠራሉ። እነዚህ ተከታታይ ውህዶች እጅግ ከፍተኛ ሙቀት እንዲፈጠር ያደርጉና ውህዱ የመንተክተኪያ ወይም የመፍያ ነጥብ ላይ ሊደርስ ያደርጉታል። በዚህ ጊዜ ከጥንዚዛው አካል ወደ ውጪ በሚያስወጣው ቀዳዳ ዙሪያ ያሉት ጡንቻዎች የመርዝ መርጫውን አደጋው ወደ መጣበት አቅጣጫ እንዲዞር ያደርጉታል። ይህንን የፈላ ውሁድ በከፍተኛ ግፊት ወደ ጠላቱ ላይ በመርጨት ጥንዚዛው ጠላቱን ወዲያውኑ ያባረርበታል። የሚገርመው ግን ይህ ጠላቱን ያባረረበት የፈላ ኬሚካል የሚመረትበት ክፍል ውስጡ የተሰራው ሙቀትን መቋቋም ከሚችል ንጥረ ነገር በመሆኑ እሱም በፍጹም ሊጎዳው አለመቻሉ ነው። ይህ ሳይንቲስቶችን እንኳን ጉድ ያሰኘ ስርዓት ልክ እንደ ሌሎቹ በሚሊዮን የሚቆጠሩ ተፈጥሯዊ ስርዓቶች ሁሉ በአንድ ጊዜና አንድም ሂደቱ ሳይጓደል በተሟላ መልኩ መፈጠር እንደነበረበት ልብ ይበሉ። እንግዲህ ይህ ሂደት አንዲት ጉድለት እንኳን ቢኖረው ኖሮ ሙሉ ለሙሉ ስርዓቱ ከጥቅም ውጪ በሆነና ጥንዚዛውም ከምድራችን ላይ በጠፋ ነበር። እያንዳንዷ ራስን የመከላከል ጥበብም በአንድ ኃያል በሆነ አካል ቁጥጥር ውስጥ መሆኗም እርግጥ ነው። ይህ ጥንዚዛ ልክ እንደ ሌሎቹ በቢሊዮን የሚቆጠሩ ፍጥረታት ሁሉ ሁሉን አዋቂና ሁሉን ቻይ የሆነው የአላህን ኃያልነትና ብጤ የለሽ አፈጣጠር ጥበብ ይመሰክራል።
وفي خلقكم وما يبث من دابة آيات لقوم يوقنون
ምድር ላይ እናንተን መፍጠሩም እንስሳትን መርጨቱም ጽኑ እምነት ላላቸው ሰዎች ተአምራት ናቸው። አልጃሲያ አንቀጽ አራት በምድራችን ውስጥ ገና ስማቸውን እንኳን ባላወቅናቸው በሚሊዮን የሚቆጠሩ ነፍሳቶች ሰውነት ውስጥ በልዩ ሁኔታ የተፈጠሩ እጅግ ድንቅ የሆኑ አካላዊ ስርዓቶችን እናገኛለን። የእነዚህ የትንሽም ሆኑ የትልቅ አካላዊ ስርዓቶች አይነት መብዛትና ዝርዝር ሁኔታቸውም የፈጣሪያችንን ወሰን የለሽ ኃይል እንድንረዳ ያስገድደናል።
أنا يا ربي أرجو منك عفوا فاعف عن ذنبي وحقق لي مرادي
ድንቅ አፈጣጠር ካላቸው ነፍሳቶች ውስጥ ይህ ኤሊ መሳይ ጥንዚዛ ተብሎ የሚጠራው ተባይ አንዱ ነው። ምንም እንኳን መጠኑ ከሴት ትኋን ያነሰ ቢሆንም ከቀሪው የአካል ክፍሉ ጋር ሲታይ ትላልቅ እግሮች አሉት። እንግዲህ የተባዩ የመከላከል ችሎታ ያለው በእግሮቹና ከላይ በለበሰው ቅርፊት ላይ መሆኑ ነው። አንድ አጥቂ ኃይል በሚያጋጥመው ጊዜ አንቴናዎቹን ወደ እግሮቹና ወደ ቅርፊቱ ውስጥ ስቦ በማስገባት መሬት ላይ ልክ እንደ መዥገር ይጣበቃል። የቅርፊቱ የውስጠኛው ክፍል መጀመሪያውኑ አፈጣጠሩ አንቴናውንና እግሮቹን ማስገባት እንዲችል ተደርጎ በመሆኑ ለእርሱ ይህ አያስቸግረውም። ቅርጹም ለዚሁ የተመቻቸ በመሆኑ አንዴ መሬት ላይ ከተለጠፈ ተባዩን መገልበጥ አይቻልም። ጉንዷኗም ተባዩን ወደ ላይ ለመገልበጥ የምትታገለው ከቅርፊቱ ስር ያለውን ለስላሳ ስጋ በማግኘት ተባዩን ለማዳከም ነው። ነገር ግን ጉንዷኗ ምንም ያህል ጥረት ብታደርግ የመከላከያ ዘዴው ጠንካራ በመሆኑ ሊሳካላት አይችልም። ለደቂቃ ያህል ከባድ ትግል ካደረገች በኋላ ምንም እንኳን ከተባዩ በትልቅነት ብትበልጥም ተስፋ ቆርጣ ትግሉን ትተዋለች። ይህ የተባዩ ድንቅ አፈጣጠር በአጉሊ መነጽር ሲታይ እግሮቹ ላይ ስልሳ ሺህ ጸጉሮች ያሉበት ሲሆን electrical በሆነ አጉሊ መነጽር ሲታይ ደግሞ እነዚህ ጸጉሮቹ እያንዳንዳቸው ለሁለት የተከፈለ ስንጥቅ ያላቸው ሲሆን ጫፋቸውም ላይ ስፖንጅ መሰል የውስጥ እግር ወይም sole አላቸው። ተባዩ ተለጥፎበት የነበረው መሬት በቅርበት ሲመረመር ብዙ ሺህ የሚሆኑ ጥቃቅን የዘይት ነጠብጣቦችን ይዞ ተገኝቷል። እነዚህ የዘይት ነጠብጣቦች በፀጉሮቹ ስር ውስጥ ከሚገኙት እጢዎች የሚመረቱ ሲሆን በፀጉሮቹ ቀዳዳ ውስጥ በመውጣት ስፖንጅ መሰሉን አካል ያረጥቡታል። ይህ ተባይ በጠላቶቹ ሊገለበጥ ያልቻለውም ከመሬቱ ጋር ልክ እንደ መዥገር እንዲጣበቅ ስለሚያስችሉት ነው። የዚህ ተባይ አፈጣጠር ከቅርፊቱ ቅርጽ ጀምሮ እስከ ፀጉሮቹ ሁኔታ እንዲሁም ከዘይት እጢዎቹ ጀምሮ እስከ ማመንጫ ቀዳዳዎቹ ድረስ እጅግ የላቀ ጥበብ የተንጸባረቀበት ነው። እንዲሁም እንከን የለሽነቱና አስደናቂ የተሳካ ሥርዓቱ በሙሉ ሕይወት ድንገተኛ ክስተት ነው በማለት በሚያስተምረው የዝግመተ ለውጥ ወይም evolution theory ሊገለጽ ወይም ሊብራራ አይችልም። ምንም አይነት አጋጣሚ ይህንን የመሰለ ቅንጅትን ሊፈጥር አይቻለውም። ይህንን አስተምህሮም ማንም ብልህ የሆነ ሰው ሊያምንበትና ሊቀበለው አይችልም። ይህን የመሰሉና ፍጹምነትን የተላበሱ ሥርዓቶች መኖር የፈጣሪያችንን ታላቅ ጥበብ የሚመሰክር ነው። ሁሉም ፍጡራኖች የእሱን ረቂቅ አፈጣጠር የሚያሳዩ ማስረጃዎች ናቸው።
هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم
እርሱ አላህ ፈጣሪው ከኢምንት አስገኘው ቅርጽን አሳማሪው ነው። ለእርሱ መልካም ስሞች አሉት። በሰማያትና በምድር ያለው ሁሉ ለእርሱ ያሞግሳል። እርሱም አሸናፊው ጥበበኛው ነው። አልሐሽር አንቀጽ 24 إنه يدعونا للهدى يحزونا فاتبع فرقانا لا ترتضي الدنا لا إله إلا الله
ፋየርፍላይ ወይም የምታበራት ተብሎ የሚጠራው አስገራሚ አፈጣጠር ካላቸው ነፍሳቶች አንዱ ሲሆን በሰውነቱ ውስጥ የፍሎረሰንት ብርሃን ማፍለቅ የሚችል ሕዋስ አለው። ይህ መብራት ደግሞ የነፍሳቱን ዘር ጠብቆ በማቆየቱ ረገድ ታላቅ ሚና አለው። ምክንያቱም ወንዱና ሴቷ ነፍሳቶች እርስ በርሳቸው የሚተዋወቁት በዚህ ብርሃናቸው በመሆኑ ነው። የፍሎረሰንት ብርሃን የሚያመነጨው የነፍሳቱ ሕዋስ ልክ እንደ መኪና የፊት መብራቶች በሦስት ድርብርብ ሽፋኖች የተሠራ ነው። ብርሃኑን በቀጥታ የሚያመርቱት ሴሎች ደግሞ በስረኛው ሽፋን ስር ነው የሚገኙት። ስራቸውም ተቀጣጣይ የሆነ ንጥረ ነገርን ማምረት ነው። ይህ ተቀጣጣይ ንጥረ ነገር ደግሞ ሌሎች ተቆጣጣሪ ኬሚካሎች ባሉበት ከኦክስጂን ጋር ሲገናኝ ልክ ፍሎረሰንት መብራት ፋብሪካ ውስጥ በሚፈበረክበት መልኩ ተመርቶ ቀጥሎ ወዳለው ባለጎባጣ ቅርጽ ወደ ሆነው ሽፋን ይተላለፋል። ከዚያም በተመሳሳይ ሁኔታ ወደ ላይኛው ብርሃን አስተላላፊ ወደ ሆነው ሽፋን በመሄድ ብርሃን ሆኖ ይንጸባረቃል። የዚህ ብርሃን ፍጹም የሆነ ጥራትና 98 በመቶ ሙሉ በሙሉ ጥቅም ላይ በሚውልበት መልኩ መመረቱ ሳይንቲስቶችን እጅግ አስገርሟል። ምክንያቱም ሰዎች የሚጠቀሙባቸው የ fluorescent አምፖሎች ከሚደርሳቸው ኃይል ውስጥ ወደ ብርሃን የሚቀይሩት አምስት በመቶውን ብቻ ሲሆን ቀሪው 95 በመቶ ወደ ሙቀትነት ተቀይሮ የሚጠፋ በመሆኑ ነው። አምፖሎቹን መንካት የማንችለውም በዚህ ሙቀታቸው ምክንያት ነው። ነገር ግን ምንም እንኳን ነፍሳቱ ከአምፖሉ 20 እጥፍ ብርሃን የሚያፈልቅ ቢሆንም ብርሃኑ ራሱ በተፈጥሮ ቀዝቃዛ ስለሆነ ሙቀት አይኖረውም። ስለዚህም ነፍሳቱን አይጎዳውም። የሰው ልጅ ይህንን መሰል ሙቀት የለሽ ብርሃን ለማምረት የሚችለው በላቦራቶሪ ውስጥ ብዙ የኬሚካል ሙከራዎችን ካደረገ በኋላ ብቻ ነው። ስለዚህ እንዲህ አይነቱ ውስብስብ የብርሃን አመራረት በነፍሳቱ ውስጥ የተገጠመለት በፈጣሪ ኃይል ሳይሆን በራሱ ነው ብሎ መከራከር እጅግ የማይመስል ነገር ነው። ተፈጥሯዊ የሆኑ አጋጣሚዎች ይህንን አይነቱን አካላዊ ስርዓት እንደፈጠሩት የሚያስተምረው የዝግመተ ለውጥ theory አስቂኝና የማይመስል መሆኑን መረዳት አይከብድም። አዎ የዚህ ነፍሳት ፍጹማዊ አፈጣጠር የታላቅ ጥበብና ወሰን የለስ ችሎታ ባለቤት ውጤት መሆኑን በግልጽ የሚያመላክት ነው። አላህ ስብሓነሁ ወተዓላ ሁሉንም ፍጡራን የፈጠራቸው ለሁሉም የየራሳቸውን ልዩ ባህሪ በማላበስ ነው። በዚህ ድርጊትም ኃያል ጌታ መሆኑን ያሳውቀናል። በቁርአን ውስጥ ሰዎች ይህንን እውነታ እንዲያስታውሱና እንዲያስተነትኑ በሚከተለው መልኩ ጥሪ ተደርጎላቸዋል።
ومن آياته خلق السماوات والأرض وما بث فيهما من دابة وهو على جمعهم إذا يشاء قدير
ሰማያትንና ምድርን መፍጠሩ በሁለቱም ውስጥ የረጫቸው ሕይወት ያላቸው ፍጡራን ከተአምራቱ ናቸው። እርሱ በሚሻ ወቅት ሊሰበስባቸው ችሎታ አለው። አሹራ አንቀጽ 29
وانتشت روحي وصار الدمع يجري يا إلهي خذ بقلبي من رشادي አስገራሚ ዘዴዎችን በመጠቀም ምግባቸውን የሚያድኑት እንስሳት ብቻ አይደሉም። ከተክሎችም መካከል የተወሰኑት ይህንን ይፈጽማሉ። ከእነዚህ ተክሎች ውስጥ አንዱ Venus flytrap ተብሎ የሚጠራው ተክል ሲሆን ላዩ ላይ የሚያርፉትን ነፍሳት የማጥመድ ልዩ ባህሪ አለው። ምንም እንኳን ለተክሉ ለራሱ ባይታወቀውም ቀያይ ቅጠሎቹን በመጠቀም ነፍሳቶቹን ወደ እርሱ እንዲሳቡ ያደርጋል። ነፍሳት ከተክሉ ቅጠሎች ዙሪያ ባሉ እጢዎች የሚመረተውን እጅግ ማራኪ መዓዛ ካሸተተ በኋላ ያለ ብዙ ማመንታት አበባው ላይ ያርፋል። ምግቡን ለማግኘት ወደ ውስጥ ሲጠጋም በተክሉ ላይ ያሉትን ጉዳት የለሽ መሳይ ጸጉሮች ይነካካቸዋል። ተክሉ ደግሞ ልክ ይሄ ንክኪ ሲሰማው ቅጠሎቹን በድንገት በመዝጋት ነፍሳቱን ያጠምደዋል። ነፍሳቱ በደረሰበት ድንጋጤ በመንፈራገጥ የበለጠ ጸጉሮቹን በነካካ ቁጥርም የባሰ እየተጣበቀበት ይመጣል። ወዲያውኑ ተክሉ ስጋን ማሟሟት የሚችል ፈሳሽ በማመንጨት በአጭር ጊዜ ውስጥ ነፍሳቱን ወደ ዝልግልግ መሳይ ነገርነት ለውጦ በመፍጨት ይበላዋል። ይህ ተክል ቅጠሎቹን የሚዘጋበት ፍጥነት የሰው ልጅ እጁን መዝጋት ከሚችልበት ፍጥነት እጅግ የበለጠ ነው። ምክንያቱም አብዛኛውን ጊዜ ሰዎች እጃቸው ላይ ያለችን ዝንብ አፍኖ ማስቀረት ሲያቀታቸው፣ ተክሉ ግን ይህንን በቀላሉ ስለሚፈጽመው ነው። እስቲ አሁን ይህ ተክል ጡንቻዎችም ሆነ አጥንቶች ሳይኖሩት እንዴት እንዲህ አይነት ፈጣን እንቅስቃሴ ማድረግ እንደቻለ በዝርዝር እንሂድ። ተክሉ በውስጡ እጅግ በጣም የተወሳሰበ የኤሌክትሪካል ስርዓት አለው። በመጀመሪያ ነፍሳቱ ሲያርፉበት የሚፈጠረው ስሜት ጸጉሮቹ ስር ወዳሉ ስሜት ተቀባዮች ይተላለፋል። ይህም ኤሌክትሪካዊ መልእክት ወደ አንቀሳቃሽ ሕዋሶች በመድረስ ቅጠሎቹ ድንገተኛ እንቅስቃሴ እንዲያደርጉ ያስገዳቸዋል። ከዚህ በኋላ የሚቀጥለው እንግዲህ ዝንቡን ለመያዝ የሚደረገው እንቅስቃሴ ነው። ልክ አንቀሳቃሽ ሕዋሶች ይህ መልእክት እንደደረሳቸው በውስጣቸው ያለው የውሃ መጠን እንዲጨምር ያደርጋሉ። ወጥመድ ውስጥ ያሉት ሕዋሶች ደግሞ ከውስጣቸው ያለውን ውሃ በመልቀቅ ይኮማተራሉ። ይህ እንግዲህ በአየር የተሞላ ፊኛ ሲለቀቅና አየሩ ሲወጣ የሚፈጠረው ሁኔታ ይመስላል። በሌላ በኩል ከወጥመዱ ውጪ ያሉት ሕዋሶች ብዙ ውሃ በመምጠጥ ይነፋፋሉ። ይህ ሁሉ ድርጊት የሚፈጸመው በጣም ፈጣን በሆነ ጊዜ ውስጥ በመሆኑ ቅጠሎቹ በአስገራሚ ፍጥነት ይዘጋሉ። ይህ በእንዲህ እንዳለ ምግብ የሚፈጩ ዕጢዎች ደግሞ ስራቸውን ይጀምራሉ። ዝንቡን በቀስታ የሚያሟሟ ፈሳሽም ያመነጫሉ። ይህ የሚያመነጩት ኬሚካል ፕሮቲንን ለመፍጨት የሚያስችል ጥንካሬ ቢኖረውም የተክሉን ቅጠሎች ግን አይጎዳቸውም። በዚህ መልኩ ተክሉ ምግቡን እያጠመደ በፕሮቲን የበለጸገውን ሾርባ መሳይ ዝልግልግ ምግብ ይመገባል። ምግቡ ተፈጭቶ ካለቀ በኋላ ተክሉ ልክ ቅጠሎቹን ለመዝጋት የተጠቀመውን ዘዴ ግልባጭ በማድረግ ወይም በመድገም ይከፈታል። ወጥመዱም እንደገና ለማጥመድ የቀድሞውን ዝግጅቱን ያደርጋል። ለምሳሌ ወጥመዱ የዝናብ ጠብታ ሲያርፍበት አይዘጋም። እዚህ ላይ ልብ ልንለው የሚገባው ነገር ይህ አዳኝ ተክል የሚያስብበት አእምሮም ሆነ ተመሳሳይ ነገር እንደሌለው ነው። ማመዛዘንም አይችልም። ሌላው ቀርቶ ለማደን የሚረዱትን ልዩ አፈጣጠሮች እንዳሉት እንኳን አያውቅም። እነዚህ ሁሉ አስገራሚ አፈጣጠሮች የሚያሳዩት ተክሉ በእያንዳንዷ ዕለት ሕይወቱ ውስጥ የተሳካ ሥርዓትና በእውቀት የተቀናበረ ንድፍ እንደሚንጸባረቅበት ነው። እንዲህ አይነቱ ሥርዓት ደግሞ ከአጋጣሚ ወይም ከተፈጥሯዊ ክስተቶች ሊመነጭ በፍጹም አይችልም። ለዚህ ተክል ይህንን መሰል ባህሪና ችሎታ ያጎናጸፈውም የተፈጥሮ ሁሉ ገዢ ሆነው ታላቁ ፈጣሪያችን አላህ ስብሓነ ወተዓላ መሆኑ ግልጽ ነው። ይህ ጌታ አፈጣጠሩም ፍጹም ብጤ የለሽ ነው።
وكأي من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم
ከተንቀሳቃሽም ምግቧን ለመሸከም የማትችለው ብዙ ናት። አላህ ይመግባታል፣ እናንተንም ይመግባል። እርሱ ሰሚው አዋቂው ነውና። አልአንከቡት አንቀጽ ስልሳ
بالعلم بل بالأدب تنال أعلى الرتب فعش حياة العلماء واقرأ صنوف الكتب ودم على تواضع لا تفتخر بالنسب كفاك أن تخرج من دنيا الورى بالحسب
ሰንዲው ተብሎ የሚጠራው የደቡብ አፍሪካ ነፍሳት አጥማጅ ተክል በምድረ በዳና በከፊል በረሃማ አካባቢዎች የሚበቅል የተክል አይነት ነው። ይህ ተክል ከአፈር ውስጥ ሊያገኛቸው የማይችለውን ምግቦች ለየት ባለ ሁኔታ ያድን ዘንድ ለየት ያለ የአደን ችሎታ ተሰጥቶታል። የዚህ ተክል ቅጠሎች በረጃጅም ቀያይ ጸጉሮች የተሸፈኑ ሲሆኑ ጫፎቻቸውም ነፍሳትን መሳብ የሚችል መዓዛ ባለው ሙጫ መሳይ ፈሳሽ የተነከሩ ናቸው። እነዚህ ተክሎችም የሚያመነጩት ሽታ ወደሚመጣበት አቅጣጫ የተጠጋ ነፍሳትም በእነዚህ ጸጉሮች መሃል ተጣብቆ በዓለም ላይ ካሉት ጠንካራ ሙጫዎች ውስጥ ከአንዱ ጋር የመታገል ዕጣ ይገጥመዋል። ነፍሳቱ ለማምለጥ የበለጠ በተንፈራገጠ ቁጥርም እነዚህ ጸጉሮች ወደ ታች እጥፍ በማለት አያያዛቸውን ያጠብቁበታል። በዚህ መልክ ይህ ተክል ግዳዩን ከጣለ በኋላ ነፍሳቱን ቀስ በቀስ በመፍጨት አስፈላጊ የሰውነት ገንቢ ንጥረ ነገሮችን ይወስዳል። ከነፍሳቱ ሙሉ በሙሉ የሚያስፈልገውን ካገኘ በኋላ ደግሞ ድጋሚ ይቀናው ዘንድ ለሁለተኛ ጊዜ ወጥመዱን ያዘጋጃል። እዚህ ላይ አስገራሚው ነገር ግን ነፍሳቱን ጥብቅ አድርጎ የሚይዘው ሙጫ ተክሉን ራሱን አለማጣበቁና አለማስቸገሩ ነው። ይህ ተክል ካለበት እንኳ መንቀሳቀስ ሳይችል ይህንን መሰል ድንቅ የአደን ችሎታ መሰጠቱ ፍጡራንን በልዩ ሁኔታ የሚፈጥር ጌታ ለመኖሩ ማስረጃ ነው። ምክንያቱም ይህን መሰል የታላቅ ጥበብ ውጤት በአጋጣሚ ነው የመጣው ብሎ ለመናገር አያስኬድምና። ይህንን ድንቅ ሥርዓትም ራሱ ተክሉ ፈጠረው ብሎ ሊያስብ የሚችል ጤነኛ አገናዛቢ አእምሮ ያለው የለም። ስለዚህ ተክሉ ባህሪውን የሰጠው ጌታ መኖርና ጥበበኝነቱም እጅግ ግልጽ የሆነ መሆኑን ማመኑ አይቀሬ ነው። ሁሉም ተክሎች አላህ ሱብሓነሁ ወተዓላ በተለየ ሁኔታ በፈጠረላቸው የአመጋገብ ዘዴ ነው የሚመገቡት።
وما من دابة في الأرض إلا على الله رزقها إلا على الله رزقها ويعلم مستقرها ومستودعها كل في كتاب مبين
ምድር ላይ አንድም ሕይወት ያላት ፍጡር የለችም ሲሳያዋ ከአላህ ዘንድ ቢሆን እንጂ ማረፊያዋንም መጠጊያዋንም ያውቃል። ሁሉም ግልጽ መዝገብ ውስጥ ሰፍሯል ይላል ሱረቱል ሁድ አንቀጽ ስድስት
أشرق النور المبين وأتى الهاك الأمين هلل الكون ابتهاجا وازدهى حق قديم بإمام المرسلين
እስኪ ያተኩረው ይመልከቱ። ከዛፍ ልጥ ከዱር ፍራፍሬ ዛፍና ከጥቂት ደረቅ ቅጠሎች ሌላ የሚታዩት ነገር አለን? ቀረብ ብለው ከተመለከቱ ግን አስገራሚ ነገርን ያያሉ። እኚህ እንስሳት በፍጥነት አካባቢያቸውን የመምሰል ችሎታ ያላቸው ናቸው። በምድር ላይ ነዋሪ የሆኑት እንስሳት ሕይወታቸውን ጠብቀው ያቆዩ ዘንድ እጅግ አስገራሚ ችሎታዎችን ተችረዋል።
أشرقت نفسي بنور من فؤادي حينما رددت يا رب ከነዚህ ችሎታዎች አንዱ ደግሞ አካባቢን የመምሰል ችሎታ ሲሆን ራሳቸውን ከጠላት ለማዳንና ምግባቸውን ለማዳን ይጠቀሙበታል። በፍጥነት ቀለማቸውንም ሆነ ቅርጻቸውን በመለወጥ አካባቢያቸውን መስለው ይገኛሉ። አንዳንዶቹ የባህር እንስሳ የባህሩን አሸዋ እንደ ጋሻ በመጠቀም ከጠላቶቻቸው ሲከላከሉ፣ ሌሎች ደግሞ ቀለማቸውን ከአካባቢያቸው ጋር ያመሳስሉታል። እነዚህ ራስን የመለዋወጫ ስርዓቶችም ሆን ተብሎ የተፈጠሩ መሆናቸው የማይታበል ሐቅ ነው። ማሰብ እንኳን የማይችሉ እንስሳት የራሳቸውን ቀለምና ቅርጽ በራሳቸው አሳቢነት ለመቀያየር በፍጹም አይችሉም። ያለምንም ጥርጥር እነዚህን እንስሳት ከነባህሪዎቻቸው የፈጠረው የሰማያቱና የምድር ጌታ እንጂ ሌላ ሊሆን አይችልም።
خير أيام الفتايا هم النفاع واصطناع الخير أبقى ما صنع ما ينال الخير بالشر ولا يحصد الزارع إلا ما زرع خير أيام الفتايا هم النفاع واصطناع الخير أبقى ما صنع ما ينال الخير بالشر ولا يحصد الزارع إلا ما زرع ليس كل ቅዱስ ቁርአናችን በሱረቱ ሹራ ምዕራፍ 29 ላይ እንዲህ ይላል።
ومن آياته خلق السماوات والأرض وما بث فيهما من دابة وهو على جمعهم إذا يشاء قدير ሰማያትና ምድርን መፍጠሩ በሁለቱም ውስጥ የረጫቸው ሕይወት ያላቸው ፍጡራን ከተአምራቱ ናቸው። እርሱ በሚሻ ወቅት ሊሰበስባቸው ችሎታ አለው። አሹራ አንቀጽ 29 ከመሰል እንስሳቶች ውስጥ አንዱ ራሱን ከጠላት ወፎች ለመከላከል ከሚያርፍበት ዛፍ ጋር መመሳሰል የሚችለው አባ ጨጓሬ ነው። ጥቅጥቅ ባለ ጫካ ውስጥ የምትኖረውና በተለምዶ የማርያም ፈረስ ተብላ የምትጠራው ይቺ ነፍሳትም የአትክልት አበባ ወይም ቅጠል ጋር በመመሳሰል ራሷን የመደበቅ ችሎታ አላት። ነፍሳቶች ጠላቶቻቸው ሊያድኗቸው ማድፈጣቸውን እንኳ ባለማወቅ እዚያው ጠላቶቻቸው ላይ አርፈው የአበባ ማር መፈለጋቸው በራሱ አስገራሚ ነገር ነው። በሰሜን አፍሪካ የሚገኙት እንስሳቶች ደግሞ ቀለማቸውን የመለዋወጥ ችሎታቸውን በመጠቀም የአካባቢያቸውን ቀለምና ንድፍ የመምሰል ተሰጥኦ አላቸው። አንዳንድ እባቦችም ምግባቸውን ለማደን ከአሸዋ ስር ይደበቃሉ። እንዲሁም በባህር ውስጥ ነዋሪ የሆኑ እንስሳት የባህር ውስጥ ሳር፣ ቅጠላቅጠልና ድንጋይ ጋር መመሳሰል ይችላሉ። ከእነዚህ እንስሳቶች አንዱ አማዞን ሊፊሽ ተብሎ የሚጠራው አሳ ሲሆን ከባህሩ ወለል ላይ ሆኖ እየዋኘ ልክ እንደ ተክል ከተክሎቹ መሃል ገብቶ ቀጥ ብሎ በመቆም ምግቡን ይጠባበቃል።
فما ضاق الفتى ثم اتسع خذ من
ወደ ነፍሳቶች ዓለም ስንመጣ ደግሞ ብዙ አካባቢያቸውን መምሰል የሚችሉ ዝርያዎችን እናገኛለን። ለምሳሌ የዚህች ንብ ቀለም ከምታርፍባቸው የአበባ አይነቶች ጋር ተመሳሳይ ነው። የእንስሳት አካባቢያቸውን የመምሰል ችሎታ ሕይወት ተፈጥሯዊ ክስተትና ያልታቀዱ አጋጣሚዎች ውጤት እንደሆነ የሚያስተምረው የዝግመተ ለውጥ ወይም evolution ጽንሰ ሐሳብ ሐሰትነት ከሚረጋገጥባቸው ማስረጃዎች አንዱ ነው።
إنه يدعونا للهدى يحدونا فاتبع فرقانا لا ترتضي الدنا لا إله إلا الله لا إله إلا الله لا إله إلا الله لا إله إلا الله لا إله إلا الله لا إله إلا الله
እነዚህን መሰል ድንቅ አፈጣጠሮችና ስርዓቶች የአጋጣሚ ውጤቶች ናቸው ብሎ ማሰብም ከምክንያታዊነትና ከትክክለኛ አስተሳሰብ እጅግ የራቀ መሆኑ አንዳችም ጥርጥር የለውም። ለምሳሌ ያህል የዚህ ቢራቢሮ ክንፍ ቅጠል መሳይ ገጽታና የሚያርፍበት ቅጠል አንድ አይነት መልክ መኖር በአጋጣሚ የተፈጠረ ነው ለማለት አያስችለንም። ምክንያቱም እነዚህ የማሰብ እንኳን ችሎታ የሌላቸው እንስሳት የአካባቢያቸውን color ና ገጽታ አጥንተው ወደ ራሳቸው ኮፒ እንዳላደረጉት ግልጽ ነገር ነውና። አዎ በእርግጥም የእነዚህ ስርዓቶችና አፈጣጠሮች ፍጹምነት እጅግ ታላቅ ንድፍ አውጪ ጌታ እንዳለ ያሳያል። ይህም ጌታ አላህ ስብሓነሁ ወተዓላ እያንዳንዱን እንስሳ ከአካባቢው ጋር በሚመች ሁኔታ ፈጥሮታል። እነዚህ ነፍሳት አካል ላይ ያለው ገጽታ ከሚያርፉበት ዛፍ ቅጠል ጋር የደም ስሮቹ እንኳ ሳይቀሩ መመሳሰሉ ነፍሳቱም ሆነ ያረፉበት ቅጠል በአንድ ፈጣሪ ለመፈጠራቸው ማረጋገጫ ነው።
هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم
እርሱ አላህ ፈጣሪው ከኢምንት አስገኘው ቅርጽን አሳማሪው ነው። ለእርሱ መልካም ስሞች አሉት። በሰማያትና በምድር ያለው ሁሉ ለእርሱ ያሞግሳል። እርሱም አሸናፊው ጥበበኛው ነው። አልሐሽር አንቀጽ 24 ኩረጃና መመሳሰል ጌታችን አላህ ስብሓነሁ ወተዓላ በምድር ላይ ያሉትን ፍጡራኖች ሁሉ ለሚኖርበት አካባቢ ምቹ በሆነ ሁኔታና በልዩ ባህሪ ፈጥሯቸዋል።
وفي خلقكم وما يبث من دابة آيات لقوم يوقنون
ምድር ላይ እናንተን መፍጠሩም እንስሳትን መርጨቱም ጽኑ እምነት ላላቸው ሰዎች ተአምራት ናቸው። አልጃሲያ አንቀጽ አራት እነዚህም መሰል እጅግ አስገራሚ ባህሪዎች በተፈጥሮ ውስጥ መኖራቸው ራሱን ከፍጥረታት ሁሉ የበላይ እንደሆነ የሚቆጥረውን የሰው ልጅን እንኳን እጅጉኑ ያስገርሙታል። ለምሳሌ አንዳንድ እንስሳቶች ጠላቶቻቸው ሲመጡባቸው የሞቱ በመምሰል ራሳቸውን ያድናሉ። ይህን የሚያደርጉትም የሞተ ከሚመገቡ ጥምብ አንሳዎች ወይም ጥምብ በሎች በስተቀር ሌሎች አብዛኛዎቹ አዳኝ እንስሳት የሞተን እንስሳ መመገብ የማይፈልጉ በመሆናቸው የሞቱ መስለው በመታየት እንደሚድኑ ስለሚያውቁ ነው። ይህች ነፍሳትም አሸዋ ውስጥ የተደበቀውን እባብ ስላየችው የማስመሰል ችሎታዋን በመጠቀም ራሷን ታድናለች። አንዳንድ እንደዚህ ጭንቁራሪት ያሉ እንስሳዎችም ደግሞ አደጋ ሲመጣባቸው በመነፋፋት ትልቅ መስለው ይታያሉ። ይህ የዝንብ ዝርያም ከሸረሪት ጋር ፊት ለፊት ከተፋጠጠ ይህንኛው ሸረሪት የሚፈራውን የሌላ ሸረሪት ዝርያ አረማመድ በማስመሰል እየተራመደ ሸረሪቱን ያስፈራራል። ሸረሪቱም ይህንኑ አስገራሚ ሁኔታ ሲያስተውልና የዝንቡ አረማመድ ባለመርዛማ ሸረሪቶችን አረማመድ የሚመስል በመሆኑ ሸረሪቱ ፈርቶ ዝንቡን ለመብላት መሞከሩን ትቶ እግሬ አውጪኝ ይላል። ይህንን መሰል የመኮረጅ ችሎታ የ evolution theory አራማጆች እንደሚናገሩት በአጋጣሚው የመጣው ለማለት አይቻልም። ምክንያቱም ይህን መሰሉ ራስን የመከላከል ዘዴ ሸረሪቶች በደንብ ሊካኑት የሚገባ ጥበብ በመሆኑ ነው። ለምሳሌ ዝንብ መርዛማ እና መርዛማ ያልሆኑ የሸረሪት ዝርያዎችን የአረማመድ ልዩነት ጠንቅቆ ማወቅ አለበት። ይህ ደግሞ ያለ ብዙ ጥናትና ልምምድ ሊገኝ የማይችል እውቀት መሆኑ ግልጽ ነው። አንድ ሚጢጢ ዝንብም እንደዚህ ያለ ረጅም ጥናትና ምርምር የሚያስፈልገውን ዕውቀት በዘፈቀደ ታዳብሯለች ብሎ ማሰብ ዘበት ነው። የጥበቡ ባለቤት አላህ ሱብሓነሁ ወተዓላ ቢሆን እንጂ።
أشرقت نفسي بنور من فؤادي حينما رددت يا رب العباد وانتشت روحي وصار الدمع يجري يا إلهي خذ بقلبي من رشادي መመሳሰል ራስን ከመጠበቅ ዓላማ ባለፈ ተክሎችን ለማራባት ዓላማ የሚውልበትም ጊዜ አለ። የ orchid ዛፍ ዝርያ ከታች በኩል ያሉት ቅጠሎቹ color ም ሆነ ቅርጽ ክንፏን የዘረጋች ሴት የጣዝማ ንብን ይመስላል። ሌላው ቀርቶ አካሏ ላይ ያለውን የፀጉር አምሳያ እንኳ ሳይቀር ተክሉ አሟልቷል። ከዚህ በተጨማሪም ቅጠሉ ወንድ የጣዝማ ንብን የሚስብ ሽታ የማመንጨት ችሎታ አለው። ወንዱ የጣዝማ ንብ ልክ የተክሉን መልክ እንዳየው ላዩ ላይ ያርፍበታል። ይህን በሚያደርግበትም ጊዜ በጭንቅላቱ የተክሉን የወንዴ ዘር መነካካቱ ስለማይቀር ወደ ሌላ ተክል በሚበርበት ወቅት ይህንን የወንዴ ዘር በጭንቅላቱና በአንቴናዎቹ ተሸክሞ ይሄዳል። ሌላ የሚስበው ተመሳሳይ ተክልም ሲያገኝ እንደገና ያርፍበትና ከዚያኛው ተክል ይዞት የመጣውን የወንዴ ዘር ከተክሉ ጋር በሚያደርገው ንክኪ ሳያስበው ያራግፈዋል። በዚህ መልኩ ተክሉ እንዲራባ አስተዋጽኦ ያደርጋል ማለት ነው። ይህ ደግሞ በመልክ መመሳሰል ከሚራቡ ተመሳሳይ ተክሎች አንዱ ነው። በተክሉ የአበባ ቅጠል ላይ ልክ የእንስሳን የሚመስሉ ጸጉሮችና የስብ ክምችት የሚመስሉ የደም ስሮች አሉት። ነፍሳቶችን መሳብ የሚችለው ከውስጡ በሚያፈልቀው መዓዛ ነው። ለምሳሌ ልክ ዝንብ በአካባቢው ሲመጣ ተክሉ ቅጠሎቹን ይከፍትና የበሰበሰ ስጋ ሽታን ማፍለቅ ይጀምራል። ዝንቡም ወደዚህ መዓዛ በመሳብ ተክሉ ላይ ያርፋል። ዝንቡ የወንዴው ዘር ወዳለበት ቦታም ጠጋ ሲል ተክሉ የወንዴ ዘሩን በዝንቡ ላይ ለማጣበቅ አያያዙን ጠበቅ ያደርግበታል። ዝንቡ ሌላ ዛፍ ላይ ሄዶ ሲያርፍም ይህን የወንዴ ዘር በማራገፍ ተክሉ እንዲራባ ያስችለዋል። ይህን መሰል ድንቅ አፈጣጠርም የዚህ ተክል ብቸኛ የመራቢያ መንገድ ነው።
خير أيام الفتى يوم النفاع واصطناع الخير أبقى ما صنع ما ينال الخير بالشر ولا يحصد الزارع إلا ما زرع በትላልቅ ጫካዎች ውስጥ ቀይ ቀለም በእንስሳ አካል ላይ መኖር የመርዛማነቱ ምልክት ነው። ይህንንም እድል በመጠቀም አንዳንድ መርዛማ ያልሆኑ እንስሳቶችም በሰውነታቸው ላይ ያለውን ቀይ ቀለም በማሳየት ከጠላት ጥቃት ይጠበቃሉ። ለምሳሌ በሳላማንዳስ ውስጥ የሚገኙና ሆዳቸው ስር ቀይ ቀለም ያለባቸውን እንቁራሪቶች ጠላት ሲመጣባቸው ይህንን ቀይ የአካል ክፍላቸውን በማሳየት ጠላታቸውን ያስፈራራሉ። በአንዳንድ እንስሳቶች ላይ የሚገኙ እውነተኛ ያላይደሉ ህዋሶች ደግሞ በብዙ መልኩ ጥቅም አላቸው። በምሳሌነት የአንዳንድ ቢራቢሮና የእሳት ራት ዝርያዎችን ማየት ይቻላል። የዚህ እሳት ራት ጅራቱ አንቴና ያለው ጭንቅላት ይመስላል። ይህም ጠላቶቹ ጅራቱ ጭንቅላቱ መስሏቸው እንዲታለሉና ጅራቱን ለማጥቃት እንዲንቀሳቀሱ ያደርጋቸዋል። ሁኔታው ሲታይ ይህ ቢራቢሮ የጅራቱን ልዩ አፈጣጠር የሚያውቅና ሆን ብሎ ለጠላቱ ጀርባውን በመስጠት ለማሳሳት የሚሞክር ይመስላል። በዚህ መልኩ ኢላማን የማሳሳት ችሎታውን ተጠቅሞ ለማምለጥ ጊዜ ያገኛል። እነዚህ ደግሞ በአንዳንድ እንስሳቶች ላይ የሚገኙ የውሸት አይን ሊባሉ የሚችሉ ስዕሎች ናቸው። ቢራቢሮዎች ልክ እንደ ሌሎች ጥቃቅን እንስሳቶች ሁሉ በርካታ ጠላቶች አላቸው። በዚህም ምክንያት አንዳንድ ቢራቢሮዎች ክንፋቸውን ሲከፍቱ አይን የሚመስሉ ትላልቅ ምስሎች አሏቸው። ምንም እንኳን ቢራቢሮ ለጠላቱ እጅግ አጓጊ ምግብ ቢሆንም ክንፉን ሲከፍት ግን ለተመልካች ያስፈራል። ምስሉና የልኬቱ መስተካከልም እጅግ ፍጹማዊ ከመሆኑ የተነሳ ጠላቶቹ ይህንን እንስሳ ቢራቢሮ ሊሆን እንደማይችል ያሳምናቸዋል። ከዚህ ሐሰተኛ አይን በተጨማሪ አንዳንድ የቢራቢሮ ዝርያዎች በክንፎቻቸው ላይ የፊት ምስል አለባቸው። የዚህ ፊት አንጸባራቂ አይኖች፣ ገጽታዎች፣ ኮስታራ ሽፋሽፍቶች፣ አፍና አፍንጫው በሙሉ እውነት ከመምሰሉ የተነሳ አብዛኛዎቹን ጠላቶቹን ተስፋ ያስቆረጣቸዋል። ይህ ቢራቢሮ ግን አላህ የሰጠውን ይህንን ባህሪውን እንኳን መኖሩን አያውቅም።
اقرأ أخيا ورتل القرآن اصبح بصوتك اسمع الاكوان اقرا كلام الله داوي نفوسنا ما من دابة إلا هو آخذ بناصيتها إن ربي على صراط مستقيم
እኔ በአላህ ተመክቻለሁ የኔም የእናንተም ጌታ በሆነው አንዲትም ተንቀሳቃሽ ፍጡር የለችም በእርሱ ቁጥጥር ስር ብትሆን እንጂ ጌታዬ በቀጥተኛው ጎዳና ላይ ነው ሱረቱል ሁድ አንቀጽ 56 በእነዚህ ሁሉ ፍጡራኖች ውስጥ እጅግ ድንቅ አፈጣጠሮችን አይተናል በቢራቢሮው ክንፍ ላይ ያሉት አስገራሚ ምስሎች እንዲሁ በአጋጣሚ የመጡ ነገሮች ናቸው ብሎ መናገር በፍጹም እውነት ሊሆን አይችልም ምንም አይነት አጋጣሚ ይህንን መሰል የተስተካከለ የከለርና የቅርጽ ስምምነት ሊፈጥር አይችልም። የኦርቻድ ዛፉ ሴት የጣዝማ ንብን መምሰል እንዲሁም ወንድ ጣዝማ ንብን የሚስበውን መዓዛ አውቆ ለማምረት መቻል በአጋጣሚ የሆነ የድንገት የፍጥረት ክስተት ውጤት ነው ብሎ ማብራራት የማይቻል ሲሆን እንደውም የእንከን የለሽ አፈጣጠርና የፈጣሪያችን ተጨባጭ ማስረጃ ነው።
إنه يدعونا للهدى يحدونا فاتبع فرقانا لا ترتضي الدنا لا إله إلا الله لا إله إلا الله لا إله إلا الله لا إله إلا الله لا إله إلا الله لا إله إلا الله محمد رسول الله لا إله إلا الله محمد رسول الله لا إله إلا الله ሁሉም ነገር በአጋጣሚ የመጣ ነው በማለት የሚያስተምረው የዝግመተ ለውጥ theory ም እጅግ ስህተት መሆኑን በእነዚህ ሁሉ ማስረጃዎች ተረጋግጧል። አንድ ትንሽ እንስሳም የራሱን ቀለምና ንድፍ በመቀያየር ከሰዓሊዎች እንኳ የሚበልጥ ፍጹም የሆነ ምስልን ይስላል ብሎ ማመን ከጥያቄ ውጪ ነው። ስለዚህ የማንኛውም ድንቅ አፈጣጠር መኖር የድንቅ ፈጣሪን መኖር የሚያረጋግጥ ነው። እነዚህ ፍጥረቶችም በምድር ላይ እንዳሉት ሌሎች ፍጥረታት ሁሉ የአላህ ስብሓነ ወተዓላ ውጤት ናቸው። አዎ የእንከን የለሽ አፈጣጠራቸውና ታላላቅ ችሎታዎቻቸው ምንጭ የዓለማቱ ጌታ የሆነው አላህ ስብሓነ ወተዓላ ነው።
ولله ما في السماوات وما في الأرض وكان الله بكل شيء محيطا
በሰማያትና በምድርም ውስጥ ያለ ሁሉ የአላህ ነው። አላህም ሁሉንም ነገር ያካበበ ነው። ሱረቱ ኒሳ አንቀጽ 126 أشرقت نفسي بنور من فؤادي حينما رددت يا رب العباد وانتشت روحي وصار الدمع يجري يا إلهي خذ بقلبي للرشاد
ጉንዳኖች በመቶ ሺዎች ወይም በሚሊዮን እየሆኑ በአንድ ላይ ተሰባስበው ይኖራሉ። እያንዳንዷ ጉንዳንም የራሷን የሥራ ድርሻ በሚገባ ትወጣለች። በሥራ ክፍፍሉም ምንም አይነት ችግርና አለመግባባት አይስተዋልባቸውም። ጉንዳኖች አስፈላጊ ሆኖ ከተገኘ አባል ለሆኑበት መንደር ደህንነት ሲሉ ሕይወታቸውንም እስከ መስዋዕት ያቀርባሉ። በእነዚህ የጉንዳን ማህበረሰቦች ውስጥ አንድም ቤት የሌለው ወይም የተራበ ጉንዳን አይገኝም። ምክንያቱም በመካከላቸው ከፍተኛ የሆነ መረዳዳትና ስምምነት ስላለ ነው። እንደምታዩት አንዲት የውሃ ጠብታ ብትሆን እንኳን ይቋደሳሉ። ምግባቸውንም በጎጇቸው ውስጥ ካከማቹ በኋላ እየተካፈሉ ይመገባሉ። ከማኅበር አባልነት የሚገለል አንድም የለም። እያንዳንዳቸውም ከግላቸው ይልቅ ለማኅበሩ ቅድሚያ ይሰጣል። ማኅበራዊ ኑሯቸውና አደረጃጀታቸው ከሰው ልጆች በእጅጉ የላቀ ነው። ጉንዳኖች የአላህ ስብሓነ ወተዓላ ድንቅ የአፈጣጠር ጥበብ ማስረጃዎች إن ናቸው።
سألتم عن إلهي فهو رحمن رحيم إن سألتم عن كتابي فهو قرآن كريم فهو قرآن كريم إن سألتم عن نبي فهو እስኪ አሁን ከበርካታ የጉንዳን ዝርያዎች አንዱ የሆነውን ሸማኔ ጉንዳን እንመልከት። ይህ በአውስትራሊያ ውስጥ የሚገኝ ዝናባማ ደን ሲሆን በዓለም ላይ ካሉት እጅግ የተደራጁ የጉንዳን መንደሮች ከሚኖሩባቸው ጥቂት ቦታዎች አንዱ ነው። ሸማኔ ጉንዳኖች 6 ሚሊ ሜትር ቁመት ሲኖራቸው የራሳቸው መኖሪያ ጎጆ ይገነባሉ። ይህ የጎጆ ግንባታ በጉንዳኖቹ መካከል በሚደረግ እጅግ አስደናቂ በሆነ ትብብር የሚከናወን ነው። ለጎጇቸው ግንባታ በዋነኝነት የሚጠቀሙት ቅጠልን ነው። የመጀመሪያ ስራቸው ቅጠሎቹን በአንድ ላይ ማገናኘት ሲሆን ይህንን ለማድረግ ለሌሎች መተላለፊያ ይሆን ዘንድ የተወሰኑ ጉንዳኖች እርስ በርስ በመያያዝ ድልድይ ይሰራሉ። በዚህ የጉንዳን ድልድይ ላይ ሌሎች በመተላለፍ የአንዱን ቅጠል ጫፍ ከሌላው ቅጠል ጋር በማቀራረብ ሁለቱን ቅጠሎች ለማገናኘት እጅግ አስደናቂ የሆነ ቴክኒካቸውን If you ይጠቀማሉ።
ask me who my God is, on whose name I call, if you ask me who my God is, He's the God of us all, Allah the Merciful. If you ask me who my prophet is, I will say, haven't you heard? His name is Muhammad, a mercy to the world.
የምትመለከቷት ሰራተኛ ጉንዳን እድገቷን ብትጨርስ እህት ልትሆናት የምትችለውን የጉንዳን እጭ ተሸክማለች። ሁለቱን ቅጠሎች ማገናኘት የሚያስፈልግበት ቦታም ታመጣታለች። እጯም ወዲያውኑ ክር መስሪያ ሙጫ ታመርታለች። እንደምታዩት ሰራተኞቹ ጉንዳኖች ይህንን በእጯ የተመረተውን ሙጫ እንደ ክር እየተጠቀሙ ሁለቱን ቅጠሎች ያስተሳስሯቸዋል። ይህንን ሙጫ ከጉንዳኗ እጭ በስተቀር ሌሎች ጉንዳኖች ሊያመርቱት አይችሉም። እጯም ለራሷ እድገት ወሳኝ የሆነውን ንጥረ ነገር ለሌሎቹ ጉንዳኖች መኖሪያ ስትል መስዋዕትነት ትከፍላለች። ይህ እጯ የከፈለችው መስዋዕትነት ግን እንደው ዝም ተብሎ በቸልታ የሚታለፍ ሳይሆን ሰራተኞቹ ጉንዳኖች በጎጇ ውስጥ የተንከባከቧት እስከ ሕይወቷ ፍጻሜ እንድትቆይ በማድረግ ይክሷታል። ይህ ቅጠሎችን የማስተሳሰሩ ሥራ እጅግ ትልቅ ትብብር የሚጠይቅ ነው። ለዚህ ነው የተወሰኑት ከቅጠሉ ስር የተወሰኑት ደግሞ ከቅጠሉ በላይ በኩል በመሆን በሁለት አቅጣጫ የሚያጣድፉት። በውስጥም በውጭም በኩል መሰፋቱ ለቅጠሉ ጥንካሬ አስተዋጽኦ አለው። ከዚህ ሁሉ የተቀናጀ ሥራ በኋላ ድንቅ የሆነ የምህንድስና ጥበብ የተንጸባረቀበት ሆኖ ይጠናቀቃል። ጉንዳኖችም ተቆጣጣሪም ሆነ አስተዳዳሪ አያስፈልጋቸውም። ክሩ ከየት ተጀምሮ መጠናቀቅ እንዳለበት አመልካች አይፈልጉም። ለዚህ ነው እንግዲህ ሳይንቲስቶችም ቢሆኑ ልክ በአንድ አእምሮ እንደሚያስቡ ሁሉ በአንድነት ስራቸውን ማከናወናቸው እጅግ አስደናቂ ሆኖ ያገኙት። እነዚህ ጉንዳኖች ማንም መሪም ሳያስፈልጋቸው ለአንድ ዓላማ በአንድነት ሆኖ በመንቀሳቀስ ይህንን የመሰለ የተዋጣለት ሥራ መከወን ችለዋል። የሚመሩበት የራሳቸው ደንብና ፈቃደኝነቱ እንዳላቸውና ከሁሉም በላይ ደግሞ በእያንዳንዷ ሕያው ፍጥረት ላይ ሥልጣን ያለው አምላክ መኖሩን የሚያመላክተው ሥራቸው አስደናቂም አስገራሚም ነው።
الله الذي خلق سبع سماوات ومن الأرض مثلهن يتنزل يتنزل الأمر بينهن لتعلموا أن الله لتعلموا أن الله على كل شيء قدير وأن الله قد أحاط بكل شيء علما
አላህ ያ ሰባትን ሰማያት የፈጠረ ነው። ከምድርም መሰላቸውን ፈጥሯል። በመካከላቸው ትእዛዙን ያወርዳል። አላህ በነገሩ ሁሉ ላይ ቻይ መሆኑን አላህም በነገሩ ሁሉ በእውቀት ያካበበ መሆኑን ታውቁ ዘንድ ይህንን አሳወቃችሁ። አጠላቅ አንቀጽ 12 أشرقت نفسي بنور من فؤادي حينما رددت يا رب العباد وانتشت روحي وصار الدمع يجري يا إلهي خذ بقلبي
اقرأ أخيا ورتل القرآن اصبح بصوتك اسمع الأكوان اقرأ كلام الله داوي نفوسنا نفوسنا لنحس في أعماقنا أعماق በኢራቅ በርካታ ሰዎች ተዘርፈዋል፣ አስገድዶ መድፈር ተፈጽሞባቸዋል። የዚህ ሁሉ ዋናው ምክንያት ምንድን ነው? የነዳጅ ዘይት አሸባሪነት የትኛውም እምነት monopoly አይደለም። በርካታ ሰዎች የህንድ መንግስት ጆርጅ ቡሽን ለምን ወደ ህንድ እንደጋበዘው ይጠይቃሉ። የአሸባሪነት ጥበብ እንዲያስተምረን ነው? የካቶሊክ ክርስቲያን፣ የሂንዱ፣ የአይሁድ፣ የሙስሊም፣ የቡዲስት፣ የሲክ የተለያዩ እምነት እንከተላለን የሚሉ አሸባሪዎች አሉ። አሸባሪነት የትኛውም እምነት ሞኖፖሊ አይደለም። ሙስሊሙና የብዙሃን መገናኛ ሰላም ወይስ ጦርነት?